hello hello፣ አቤት ነህ?
ባለቤት ነህ? ተወካይ ነህ?
ተወካይ ነኝ ህጋዊ ውክልና አለ?
አለኝ። አዎ
ውክልናህን ኮፒ፣ መታወቂያህን ኮፒ፣ ንግድ ፈቃድ ኮፒ አድርገህ እና አዎ።
የሰጠህንን መረጃ መሰብሰቢያ ፎርም ኦሪጅናሉን እሺ፣ እንዳትረሳ እሺ እሺ እሺ እና አልቋል።
እሺ፣ አመሰግናለሁ።
እሺ፣ ፎርሟን አደራ እንዳትረሳ።
ችግር የለም አረሳም። ንግድ ፍቃድ ኮፒ፣ ምንጃ ማን መታወቂያ እና የውክልና ኮፒ ከዛ ደግሞ ያንን ዶክሜንቷን እንትኗን ፎርሙን- ኦሪጂናሉን የሰጣችሁኝን ማለት ነው።
አዎ፣ አዎ፣ አዎ።
በቃ እሺ እሺ እሺ፣ እሺ፣ አመሰግናለሁ።
እሺ